ጤና ይስጥልኝ በሽቱ ቤት ቤቲ ነው የምንረዳው።
አዎ ቀኑን አገኘሁት በዘጠኝ ነው የአሁኑ።
በዘጠኝ ነው አዎ በዘጠኝ ሰዓቱ ደግሞ ሀያ ሁለት ደቂቃ ደግሞ ዘጠኝ ችግር የለውም ሰዓቱ።
ሁለቱም በገባበት ሰዓት ንገሪኝ።
በዘጠኝም የለም። እሺ ሄሎ
ቤት በዘጠኝ የለም። December ዘጠኝ ነው አይደል ያልከኝ?
ዲሴምበር ዘጠኝ አስራ ሁለተኛ ወር
አዎ የለም። እሺ በዘጠኝ
ምንድነው ንገረኛ የሆነ እና ብ- ብር ወጪ ግን አለው የት እንደገባ ነው እኮ እኛ ወደ ኪሎ አዎ፣ ብር ቀኑ ወይ ልክ አይደለም ገባ የለም። በዘጠኝ ከዘጠኝ ጀምሮም እስከ አስራ ሁለት አየው ልክ የለም። ሰባት መቶ ብር ወጪ አላደረክም
እ፣ በዘጠኝ ሰባት መቶ ብር ወጪ እዚህ ጋር መዝገቡ ላይ እኛ ጋም አለ።
የለም። እሱን screenshot አድርገህ እስኪ ቴሌግራም ላይ ላክልኝ።
እሺ ቴሌግራም በምን ቴሌግራም እ- እ፣ ቴሌግራማችሁ ምን ምን ምን ብሎ ነው ዜሮ የምንገባው?
ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት
እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት እሺ future future ገባ
እዛ ላይ screenshot አድርገህ ላክልኝ። እሺ ልየው እሺ እሺ እሺ፣ መልካም ምሽት።